ፍቅር ነኝ።
ፍቅር እንዴት ነሽ?
ሰላም እንዴት ነህ?
እኔ የምልሽ ከ እንትን ይዤ ነበር ከካሳንቼስ በአምቢት ይዤ ነበር። እኔ ገና ከእንትን አድርሼ እየተመለስኩ ነበርና ከካርጎ አድርሼ እየተመለስኩ ነበርና ከባምቢስ ይዤ ነው አጋጣሚ እንድትተኩችልኝ ነበር።
ሌላው ረድተሃል?
ሌላ አልያዝኩም።
እሺ ንገረኝ። ለማንኛውም ልጠይቅልን።
እሺ፣ хорошо አርባ አንድ ሰማንያ ሶስት
አንዴ ክፈትልኝ ሊያው። እሺ
እሺ እሺ
ሽግነ ከዘን ሬስቶራንት ወደ Hello ሙላላም ሙላላም፣ ይሄ አይወጣም አሉኝ። እሺ ሌላ order ስላልያዝክ አይወጣም እያሉኝ ነው dispatch ኦች።